Obviously, with East
ሄሎ
አዎ
ወዬ እኔ አቤት ጥልኝ እቤት ስቤት
ሳምሻ ባለፈው የደወልኩልሽ ልጅ ነኝ እኮ በአንድ ቴሌግራም የላኩልሽ ሁለት መቶ ብር ባለፈው ከትናንት ወዲያ ትናንት ሰሞኑን ላይ የደወልኩልሽ ነበረ
በምን ጉዳይ ነበር? ይቅርታ አባትሽ በዚህ ታርግቼ አልገባልኝም ያልኩሽ
ቴሌግራም ላይ ልከኸው ነበረ ለእኛ ልኬልሽ ነበረ አዎ። አንድ ዜሮ ዘጠኝ አስራ ሶስት ዘጠና ሁለት ዘጠና ሶስት ዘጠና ሶስት
ቆይ አንዴ ይቅርታ ድጋሚ check ላድርግልህ። አንዴ ቆይ ትነግረኛለህ የቤት ስቤት ቁጥር ንገረኝ የቤት ስቤት ቁጥር ሄሎ
አቤት ንገረኝ ቁጥሩን የላክበትን ቴሌግራም ቁጥር ዜሮ ትነግረኛለህ ዜሮ አዎ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት ዘጠና ሁለት ዘጠና ሁለት ዘጠና ሶስት ዘጠና ሶስት ዘጠና ሶስት ዘጠና ሶስት አዎ
ሁለት መቶ ብር አይደለ
አዎ ሁለት መቶ ብር አለ በቀን ሀያ ስምንት
አዎ
ይቅርታ በጣም አሁን ለቻፖ መልሼ ላክላቸው። አንዴ አይተውታል ግን መልስ ስላልሰጡ ነው እና ይቅርታ እኔ አይቼ ላሳውቅህ።
እሺ እሺ፣ አንዴ ይጻፉልና እነግርሃለሁ መልሼ።
እሺ እሺ thank you